ሄሎ
ጤና ይስጥልኝ። ሳምንት ሻይ ሚኒ ማርኬት ነው።
ወይ
ሽካሪስቴ ነበር የምደውልልዎት። ረዲት እባላለሁ። የእርስዎን ስም ማን ልበል?
የእኔ ስም መርሃዊ አስመሮም
ማን አሉኝ?
መርሃዊ አስመሮም እሺ እሺ። ደንበኛችን በዚህ ሶስት ሳምንት ውስጥ ምንም አይነት ትራንዛክሽን እያየን አይደለም። ምናልባት በፖስት ሊያጋጠመው ችግር አለ።
ትናንት አንድ ሰዓት አካባቢ አንድ ሺ አርባ ሶስት ብር withdraw አድርጌ ነበር ከዘመን ቤት ወደ በአሪፍፔይ ማለት ነው።
እሺ
የሰማሽ ነው።
አዎ ከዛ ቴሌብር ላይ ምንም ሂሳብ አልገባልኝም። ቆርጦታል ከዘመን ቤት ታሪሼ ነው የምትደውይው አይደለ?
አዎ አዎ፣ ልክ ነው።
አንድ ሰዓት አካባቢ ነው። አሁን ፈልጌዋለሁ ብሩ ተደጋጋሚ ብደውል ምንም
እሺ ደንበኛችን አረጋግጠን መልሰን እንደውሎታለን።
እሺ እሺ